ሄሎ ሄሎ ይመስልኝ ወይ ሰላም ደውለው ነበር።
ደውዬ ነበረ ለእንትኑ ለ- ስለ አውስትሪ አውስትራሊያ መረጃ ፈልግ ነበረ ገና በአካል ለማምጣት
እሺ እ፣ ለመጀመሪያ ዲግሪ ነው ለማስተርስ?
የፒች- PhD ይኖራል እሱ PhD የለንም ኦስትሪያ ላይ እሺ በማስተርስ ምንት የሚያስፈልግ document እ?
original ዲግሪ፣ እሺ student copy፣ እሺ ፓስፖርት እና proficiency letter
አሀ profession letter ነው እንጂ እንትኑ አ- ፈተናው አንድ ነው።
አያስፈልግም።
አይ- አይ አይ- IELTS አለ አያስፈልግም።
አለ IELTS
አይ ማለቴ ማለፊያ ስለሌለ እሱ እም?
አይ ተቀብዬ ነበረ ማለፊያ የለኝም እሱ አ፣ ስድስት በታች ስለሆነ
okay ችግር የለውም letter ኡ በቂ ነው።
በቃ profession letter ማለት ነው።
አዎ፣ እነሱን ይዘህ document ን ይዘህ ቢሯችን መምጣት ይቻላል።
እሺ እንትንስ ያኛ አሁን ቅድሚያ እንትኑ ነው ስንት ነው ቅድሚያ?
የሚያክል ሰላሳ ሁለት ሺ ሁለት መቶ ብር አጠቃላይ እ፣ መቶ ሀምሳ ሺ እሺ ምን- አይ የጨረጣጣ የለም ያ state ያስፈልጋል bank statement አዎ ለኤምባሲ አንድ ነጥብ ለሌላ አምስት ሰው እና ለሌላ ሰው ለሌላ ሰው የት ሰርሞ ይችላል።
አሀ አንድ ነጥብ አምስት ከዛ በላይ አዎ።
እስ- አሁን ምዝገባ ላይ ነው መጨረሻ ላይ ነው እሱ እም?
ምዝገባ ላይ ነው መጨረሻ ላይ አዎ ነው ባላይነን ቢሮችን መታችሁ መመዝገብ ትችላላችሁ።
እ? እ?
ቢሮችን መታችሁ መመዝገብ ትችላላችሁ። ኦልሬዲ ምዝገባ ጀምረናል።
ማለቴ ስቴትመንት ምዝገባ ስላለቀ ስቴትመንቱ በኋላ ቢመጣ ጣጣ አለ እንትኑ document ኡ የ document ነው ለኤምባሲ ነው acceptance ከመጣ በኋላ አዎ እሱ ከመጣ በኋላ ነው አዎ።
እሺ ቡቹሌ በጣም አመሰግናለሁ በቃ እሺ ሰኞ ምናምን ይመጣል እሺ እሺ እሺ እሺ እሺ